hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አዲስ ፕሮክሊኒክ ሰርቪስ ነው።
አዎ እሺ እኔ ሀሩን ይባላለሁ። የደወልኩልሽ ከቢፕላስ ቴክኖሎጂ ሶሉሽን ነበረ እሺ።
እና እኛ መተግበሪያ ወይም application ነበር develop ያደረግነው።
አሁን ደውለሽልኛል እኮ ማየ ደውዬልሻለሁ። ላኪ okay እሺ እልክልሻለሁ ብለሽኛል።
እሺ።
ሁለት ስልክ ስላለ ነው የኔ ሁለት ስልክ እዛ ስላለ ላይ okay። እሺ እሺማ አመሰግናለሁ። እሺ